ሄሎ ጤና ይስጥልን ቤስት ቤት
ቤስት ቤት ብር አስቀምጠን አጣን። ሚሴጅ ደግሞ ገባን። አሁን በእንትን ልከን ነበር።
ቴሌግራም ላይ ልከህልናል። በቻፓ ነው አይደለ?
አዎ በቴሌግራም ልከናል።
አዎ ቻፓ ሲ- ቻፓ ሲስተም ትንሽ ስለተበላሸ ነው። እሺ የቻፓ ሲስተም የተስተካከለ ነው።
እሺ
እንደስተ- እንደተስተካከለ ይገባልሃል። እሺ ብሩ
እሺ ይቆያል ታላ እኛ ወይ?
አ- አሳውቀናቸዋል። እነሱ ስለሆኑ የሚያስተካክሉት እኛ አሳውቀንልሃል። እሺ ቴሌግራም ላይ ከላክ ቴሌግራም ላይ የተላኩትን በሙሉ አሳውቀናል። እሺ እሺ እሺ እሺ እሺ እናመሰግናለን። እሺ ሲሉ በበሻ